ጤና ጣቢያ የለም። አሁን ደውዬ ነበረ አካውንትን ላክልኝ በእንትን በቴሌግራም።
እሺ ዲፖዚት ስል እዛው ቀረብኝ አየር ላይ።
ኦኬ ዲፖዚት አድርገ ነው?
አዎ እርግቼ አልገባም እስካሁን።
እሺ ዲፖዚት ቴክስቱ ልካልናል እንደ ቴሌግራም ላይ?
ልክ ልክ ያለው እሺ ማን ነው የሚለው ስም?
ማን ነው የሚለው ስም? ናቲ ናቲ
ናቲ በሚል ነው የተላከው?
አዎ ናቲ በሚል ነው የተላከው።
ናቲ ብቻ ነው የሚለው?
ናቲ ብቻ ነው የሚለው? አዎ
እስቲ አሁን ቴክስት ያደርግልኛል። ከይቅርታ ጋር ማግኘት አልቻልኩም። እሺ
አሁንም ቴክስት አድርግቼልሃለሁ። ፕሊስ ቴክስት የሚለውም ማለት ነው።
ፕሊዝ ቼክ። ኦኬ አሁን ነው የላከው ማለት ነው አይደል?
እሺ ቼክ አድርገዋል።
በቃ እሺ። የቤስት ቤት ቁጥሩን የላኩልኝ። እሺ እዛ ላይ የስልክ ቁጥር ቤስት ቤት ቁጥር
እኮ የስልክ ቁጥር ነው አካውንቱን አ የቴሌብር ቁጥሩንና ስልክ ቁጥርና የቤስት ቤት የሚጫወቱበት ስልክ ቁጥር አለ አይደል?
አ የከፈትኩ በስልክ ቁጥር አዎ እሱን ላኩልኝ። እሺ ቴሌግራም ላይ እሺ እሺ የኔ ዜሮ ዘጠኝ ጠይቄ ነው።